Hello አቤት ሰላም ጤና ይስጥልኝ። ፍለኝ እግዚአብሔር ሰላም ይመስገን።
ሁሉ አዎ ሰላም?
ፍልኝነቱ ሰላም ናችሁ?
ሁሉ ሰላም ነው፣ እግዚአብሔር ይመስገን።
እግዚአብሔር ይመስገን አለን አለን። አድራሻችሁን እኮ ልጠይቅ ብዬ እሺ የት አካባቢ ነው አሁን ያሉት?
head office አሁን ያለሁትኝ እንትን ነው፣ ወደ ካዛንቺስ አካባቢ።
ከካዛንቺስ ከሆነ head office ኡ ገርጂ ነው።
Okay ገርጂ ከኮሪያ ሆስፒታል 50 ሜትር ዝቅ ብሎ ወደ ቦሌ ሆምስ በሚወስደው መንገድ ያገኙናል።
Okay። እሺ እሺ። በጣም አመሰግን ነበር።
እሺ ይቅርታ ስሞትን ማን ልበል ሲሳይ እ?
ሲሳይ ሲሳይ እሺ መረጃውን ከምን ነበር የሰሙት?
እ፣ ከምንድን ነው ምን አፈላላጅ እሺ አፈላላጅ ችግር- ነበር ያገኘዋል።
እሺ share ነው ወይስ ስለ ሆም ደብዳቤ ላስገባ ብዬ እ፣ አድራሻችሁን እ፣ ሳፈላልግ website- web- web- website ላይ ያለው ስልካችሁ አልሰራለኝ እና አ ከዛን ከነሱ ስልክ አግኝቼ የቀጥታ መስመር ደወልኩለት።
ችግር የለም እንደዛ ከሆነ ኮሪ ሆስፒታል ሲደርሱ ደውሉ።
መልካም